ጤና ይስጥልን በሽት ቤት ሰላም ነው።
ሰላም አስር ሺህ ዙ አድርጌ ነበር አልገባኝም።
አልኬ አስር ሺህ ዙ አድርጌ ነበር አልገባኝም።
ስልክ ነው።
አዎ እሺ አንዴ ጠብቀኝ፣ ቼክ ላድርገው። ዘጠና አራት ሀያ ሀያ ሰባት ሰባት በዚህ ስልክ የቤት ቤት አካውንት የለውም ይለኛል። የቤት ቤት አካውንትን ትነግረኛለህ?
እም? ኦኬ በሌላ ነው እንደ ደው ዜሮ ዘጠኝ አስራ አንድ
አስራ አንድ ሰባ ዘጠኝ እሺ ሰማንያ ሶስት ሰባ ስድስት
አዎ hello አቤት process ላይ ስለሆነ ነው። እሺ ይገባልሃል።
ነው እቺ ትናንት ነው የላኩት ብዬ ነው ማለት አዎ ልክ ነህ። ትንሽ transaction ስለበዛ ነው ይገባል።
እሺ እሺ እሺ